ሄሎ ጤና ይስጥልን። የሴት ጥሪ ማዕከል እባክዎ ምንደርደው
እንዴት ነው እንደምታናስተናግዱት ሰው check ላድርግልሽ ብለሽ እ፣ መ- ይዘጋል ምናምን አይ ስልኮት የእርሶ እየተቋረጠ ነው። ከአዲስ አበባ ድሬዳዋ
እ፣ ለአስራ ስምንት ነበር ያሉኝ።
ለአስራ ስምንት አዎ የጠዋት flight አለ።
እ፣
የከሰዓት ዋጋ አራት ሺ ሁለት መቶ ስልሳ ስምንት ብር።
የ- የጠዋቱ አዎ የጠዋቱ ስንት ሰዓት?
የከሰዓቱ ይቅርታ፣ የ- የከሰዓቱ የጠ- ዘጠኝ ሰዓት የጠዋቱ ከሩብ።
የጠዋቱ የጠዋቱ አልቋል። ይቅርታ ያለው ዘጠኝ ሰዓት ከሩብ ነው። እዛ የሚደርሱት አስር ሰዓት ከሩብ ስንት ይደርስ? እዛ ስንት እዛ አስር ሰዓት ከሩብ ይደርሳሉ። ዋጋ አራት ሺ ሁለት መቶ ስልሳ ስምንት ብር።
ቦታ አለዋ?
አዎ አዎ ቦታ አለው።
በቃ እሱ ልቁረጥ። ስንት ለመጨረሻው በምንድን ነው እንትን የማደርግላቸው?
በምን
በምን ለ- ልቁረጥ ብዬ ነው ስም ነግሬ በምን ላስገባላችሁ?
አዎ book እናርግሎትና
እ?
book እናረግሎትና በ mobile banking ይከፍላሉ።
አዎ እንደዛ ነው ያሰብኩት።
አዎ ስለዚህ የስንት ሰው እንደሆነ መልሼ ደውዬ ላሳውቅሽ።
ችግር የለውም ይቻላል።
እሺ፣ እሺ thank you። ለደወሉ አመሰግናለን። መልካም አመሰግናለሁ።